አይደለም ጊዜ ኢትዮጵያ ሄደን ነው በኩስ መለዳት
ማሽን ተበላሽቶ ነበር።
እሺ ለማስመዝገብ አዎ
እሺ የቪጃ አይዲዎችን ወይ ደግሞ ቲን ነምበሮችን ይንገሩ።
ዘጠና ሁለት
ዘጠና ሁለት
ቆይ አንዴ ዘጠና ሁለት ዜሮ ውስጥ ሰላሳ ሶስት ዘጠና ሰባት
ዘጠና ሁለት ዜሮ ሶስት
ሶስት ዘጠና ሰባት ወይ አማን ነው እንዴ? እሺ መጥ
ደውሎ አስመዝግበው ነበር ከአሁን በፊት እ ምን አልከ? ምን አልሽኝ?
ከዚህ በፊት አልተመዘገበም። እ ምን አልሽኝ?
ታኮ ሀውስ ነው ድርጅቱ የሚባለው?
ታኮ ነው የሚባለው።
ታኮ ሀውስ ነው የሚባለው?
አዎ አዎ አዎ አግኝቼዋለሁ። እሺ ሙሉ ስሞትን ይንገሩኝ።
የ ሙሉ አ- ስሞትን እንትን- ይንገሩኝ።
ንጉስ ብለሽ ያዡ
እ እሺ ንጉስ ንጉስ ማለት ብለሻል።
የአባት ስም ያውቁታል?
እ ምን አልሽኝ?
የአባት ስም ያውቁታል? የንጉስ ንጉስ ብለሽ ያዡ ንጉስ ብቻ ኧረ ደግ አይደለም።
የአባት እኔ ራሴ አይቼ አድርጌ እ
አይሰማዎትም? የአባት ስም ይንገሩኝ።
እ አንዴ ልንገርሽ
እሺ
የተባረከው ብለሽ አይ ምንም ምንም አልበላም ከመኪና ለማወቅ ላይ ደንበኛቸው በአንዴ ትታገሺ ቴድሮስ ታዬ በይ በይልኝ ቴድሮስ ታዬ
ቴዎድሮስ ታዬ አዎ
አሁን በደወሉ ስልክ ለመዝገብ ወይስ ቴዎድሮስ ታዬ?
አይደለም በእሱ አይደለም የምትመዘግቢው አንዴ ታገሺ እሺ
ዜሮ ዘጠኝ አርባ ሰባት
አርባ ሰባት አርባ አምስት ሰላሳ ሀምሳ አራት
አርባ አምስት ሰላሳ ሀምሳ አራት
አድራሻ የት ነው?
እ አድራሻ አያት ለሚኩራ
አያት ለሚኩራ ልዩ አዎ።
ቦታ ምንድን ነው የሚባለው?
በቃ አይ ለሚኩራ ክፍለ ከተማ ፊት ለፊት አያት
ማሽኑ ምንድን ነው የሆነባቸው?
አያቀዘቅዝም እ?
አያቀዘቅዝም
አያቀዘቅዝም?
አዎ
እሺ ደንበኛችን አሁን የነገሩኝን መረጃ እንዳለ መዝግቤ ወደ ጥገና ክፍል አስተላልፌያለሁ። የጥገና ባለሙያዎቻችሁ ጥገና አገልግሎት ይሰጡታል።
እሺ እሺ ሌላ መረዳት ነገር አለ?
ምንም የለም
ለደወሉና እናመሰግናለን። አገልግሎት ላይ ያሉትን ሀሳብ